Hello አሉላ ሄሎ
ሄሎ
ሄሎ አሉላ ይሰማል?
አሁን ይሰማኛል።
አይ እኔ የምልህ ዛሬ በ PDF የወጣ አማኑኤል የሚባል ሰጥተኸዋል እንዴ?
PDF አማኑኤል አ አናናስ መርካቶ አካባቢ
PDF በእኔ ስም አማኑኤል ወጥቷል እንዴ?
አማኑኤል የሚባል አ
እንጃ የሁለት ሰው ነበር ሌላ ፒዲኤፍ ገባው። አንደኛው ሰጠውትም አንደኛው ሰጥቻለሁ።
ኦኬ ታመነ ነው የሚለው እዚህ ላይ ግን የታመነን እቃ አሉላን ይዞት ሄዶ ተብሎ ነው።
የታመር ለምን ይዤ ሄድኩት? እኔ የራስ ነው የሁለት ሰው ነው ይዤ ሄድኩት። አንዱ ትዕግስትና
እሺ
አንዱ ማን መሰለ ሀና ሚል
የሚል
ሀናና ትዕግስትን ትዕግስት OK። ወደ መርካቶ አካባቢ አልሄድክማ ወይስ ሄዳል?
ሄጄው ግን ለእኔ አልተሰጠኝም።
OK አይ በቃ እሺ።
የተሰጠኝ አራት ኪሎ እና ሾሮ ሜዳ ነው። PDF የሁለት ሰው ነው የተሰጠኝ።
እሺ በቃ ሶሎን አወራዋለሁ። እሺ አውራ እሺ ቻው።